ጤና ይስጥልኝ ሄሎ ቪዛ አለም ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አብሮ ይስጥልኝ።
ጤና ይስጥልን ደንበኛችን
ምን ምንድን ነው ያልሽው?
ጤና ይስጥልኝ ደንበኛችን
አብሮ ይስጥልኝ።
ይስጥልኝ።
እም?
ምን አይነት የጉዞ መረጃ ልስጥዎት?
እንትን የውጭ መስመር
እ፣ okay ውጭ ሀገር ለመሄድ ፈልገው ነው?
አ እሺ ለትምህርት ለስራ
አ ለስ- ትም- ትምህርት ጨርሼ ያለው